ሄሎ ጤና ይስጥልን ቤስቱ ቤት ሄሎ ቤስት ቤት አዎ ቤስቱ ቤት ነው ሰላም ነው እንትን ነበረን ስኬት እና አለቅልኝ ብሎ
እሺ ካሸር ኮዱን ንገረኝ እሺ
ካሸር ቁጥሩ የትኛው ነው? ምን ያለው ነው?
ከባርኮዱ ታች ያለው ከምኑ ምኑ ይላል ባርኮድ አለች አይደል የምታነብባት ማርክቼ እንትኗ ከታች አ ከሱ ታች ቁጥሮች የሉም ከዛ ካሸር ኮድ ብሎ
እ ካሸር ቁጥር እሺ እ ስከስ ቢሊንጉ ነው ቁጥሩ ብቻ ቁጥሩ ብቻ ቁጥሩ ቁጥሩ ሰላሳ ኧረ፣ ከ- ይቆይ።
ካሸር ኮዱ የሚለውን ትተወውና ቁጥሩን ብቻ ማለት ነው
ሰላሳ ሰባት እሺ
አስራ ሶስት እም፣
ኢ ኤፍ ኤ ይልና
እሺ ኤፍኤ ኤፍ ኤ እሺ
ቢ